እረሳልሃለው ማለዳ ምሕረትህን ዳንህን አወራልሃለው ማለዳ ድንቅ ስራህን ምስጋናህን አውጅልሃለው አከብርሃለው አነግስሃለው ለዘለዓለም ኢየሱስ ገዛልሃለው ማለዳ ምሕረትህን ዳንህን አወራልሃለው ማለዳ ድንቅ ስራህን ምስጋናህን አውጅልሃለው ወደር የለህም አምሳያም የለህም በምክር ግሩም ድንቅ እንዳንተ የለም እርስቴ ነህ ለኔ የነፍሴ ድል ፋንታ የመኖሬ ትርጉም የኑሮ ያለኝታ አከብርሃለው አነግስሃለው ለዘለዓለም ኢየሱስ ገዛልሃለው ማለዳ ምሕረትህን ዳንህን አወራልሃለው ማለዳ ድንቅ ስራህን ምስጋናህን አውጅልሃለው የስምን ክብር ላቅርብ ፊትህ የሰራኸውን ሁሉ ላውራልህ ወደ መቅደስ በደስታ ገባለው የምስጋናን መስዋዕት እሰዋልሃለው አከብርሃለው አነግስሃለው ለዘለዓለም ኢየሱስ ገዛልሃለው ማለዳ ምሕረትህን ዳንህን አወራልሃለው ማለዳ ድንቅ ስራህን ምስጋናህን አውጅልሃለው የነፍሴ ጠበቃ ለህይወቴ ዋስና ስለ እኔ ተሟግተ ጠላቴን የረታ ምስጋና ያንስሃል ምክር የለኝም በዕድሜ ሁሉ ላንግስ ዘላለም አከብርሃለው አነግስሃለው ለዘለዓለም ኢየሱስ ገዛልሃለው ማለዳ ምሕረትህን ዳንህን አወራልሃለው ማለዳ ድንቅ ስራህን ምስጋናህን አውጅልሃለው በታላቁ ስም ሁሉን አሸንፌ አቀበት ቁልቁለት ዳገቱን አልፌ ዛሬ በድል ዜማ ቆሜ አከብርሃለው በምስጋናም ኢየሱስ ከፍ አደርግሃለው አከብርሃለው አነግስሃለው ለዘለዓለም ኢየሱስ ገዛልሃለው ማለዳ ምሕረትህን ዳንህን አወራልሃለው ማለዳ ድንቅ ስራህን ምስጋናህን አውጅልሃለው አከብርሃለው አነግስሃለው ለዘለዓለም ኢየሱስ ገዛልሃለው ማለዳ ምሕረትህን ዳንህን አወራልሃለው ማለዳ ድንቅ ስራህን ምስጋናህን አውጅልሃለሁ